ሄሎ ጤና ይስጥልኝ።
ሰላም ነው።
ሰላም።
ከትናንት ወዲያ በስህተት አዘን ነበር ሬስቶራንት ላይ ሁለት እሺ፣
refund እንዳታረጉም አረ ይደረጋል። አስመዝግበው ነበር?
አላስመዘገብኩም። ገና እሺ፣ እሺ።
ገና ነው ሰባ እስቲ ዘጠኝ ንገሩኝ።
አስራ ሶስት አስራ ሶስት ሀምሳ ሶስት ሀምሳ ሶስት ዘጠና ዘጠና ዘጠና ስድስት ዘጠና ስድስት እሺ። ሀይሌ ነው የሚለው። እሺ፣ ምን group።
እ፣ ቲማቲም ሬስቶራንት quality የሚል ነገር አዎ። ያኛውም ያ መጥቷል፣ ዛባ- ዛሬ መጥቶልናል ያዘዝነው። ይሄ በስህተት እንትን ብለነው ነበር ቲማቲም ሬስቶራንት quality በ እም።
ሀ- እርሶ አምስት ኪሎ መቶ ሰላሳ ብር አ- ቤት አንድ ኪሎ አዎ።
አዎ፣ ይላካል። እሱ ትንሽ እሺ።
ወረፋ ስለበዛ ነው fail ያደረገ ይላክሎታል።
እሺ፣ እሺ።
እሺ፣ እሺ፣ መልካም ቀን።
ብቻ